hello ጤና ይስጥልኝ አቶ አብዲሹ።
አቤት።
እሺ ከኛ ጋር እያየንሎት ነበር ያመለከቱትን ጉዳይ።
እሺ deposit ነው እንጂ withdraw ልናገኝ አልቻለም። በእኛ በኩል withdraw አያደረጉትን።
በቃ እሺ።
ስለዚህ በ betting site ኡን ይደውሉ ያናግሯቸው እና በእነሱ ጋር በአፋጣኝ ምላሽ ምላሽ ይሰጡታል። በእነሱ ጋር ያናግሯቸው።
betting ኡን አዎ betting ቶኤክስ ጋር ደ- ደውለው ይንገሯቸው።
አ- በቃ ወይ ስልክ ቁጥር ንገርኛ።
ስልክ ቁጥራቸው እኛ ጋር አይገኝም፣ ግን website ኡ ላይ ያገኙታል። የእነሱ website ላይ
ምን ምንድን ነው አልሽኝ? betting የእነሱ web ቶኤክስ ቶኤክስ ስፖርት ጋር
እሺ እሺ እሺ፣ እናመሰግናለን።
እሺ።
እድሜያችን መልካም እሺ